ጤና ይስጥልኝ አክስቴ ደነኝ በኩል ምድርዳው
እንትን አሁን የ- በቴሌግራም ላክሊ ብለሽ ነበረ የአሪፍ ፔይ ትራንዛክሽኑንና እሺ እ፣ እንትኑን- ልከውልናል
አይ ልልክ ስለ እምቢ አለኝ። ወደ አንቺ ፎርዋርድ አለናለኝ።
እሺ ደመያቸው በዚህ ስልክ ቁጥር ነው ቴሌግራም የሚጠቀሙት አሁን በደወሉበት አዎ ይህንን ሴቭ ስታደርጊው እ፣ አንቺ ጋር ስለሚመጣ ሴቭ አድርጊውና ቴሌግራም አካውንት ላይ እሺ አለክ መስመር ላይ ይጠብቁኝና አንድ ጊዜ save ላድርገው እሺ እሺ
ማን ልበል ስሞት እንደማያች ብሩክ
ይቅርታ መስመር ላይ ስላስቆየት ደመያችን መልእክት እንልክሎታለን በዛው ላይ ላኩልን ስሞትና ችግር- ስልኮትን ከሰብፈው እሺ እሺ
ሌላስ ነገር አለ
አይ ችግር የለም። ሌላ የለም።
እናመሰግናለን አገልግሎቱ ላይ ያሉትን ሀሳብ አስተያየት ከሚሰሙን ድምጽ ባላስገብት መልካም ቀን እሺ እሺ